ቤት ሰላም ነኝ።
ለምን ይባል hello፣ ጤና ይስጥልኝ።
አብሮ ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን። ምን ልርዳዎት?
እንትን በአሞስ ቤት እንትን withdraw አድርጌ ነበረ ትናንት።
እህ፣ እኛ ጋር ደውላ አስመዝግበው ነበር ነው የሚያሳየው አዎ፣ አዎ፣ በዚህ ስልክ ቁጥር ነበር ያስመዘገቡት።
አዎ።
አንድ መስመር ላይ ጠብቁኝ። ሌሎት ተመያች መስመር ላይ ስላስጠበቅኩት ይቅርታ።
አቤት፣ እያየሉት ስለሆነ ችግር ነው።
የለም። እሺ፣
እሺ፣ ስሞቱ ማለበ ያሲን ተካ።
እሺ፣ screenshot ልከውልን ነበር ቴሌግራም ላይ አንተ እ እ እ ልካውልን ነበር።
screenshot አዎ ልካውልን ነበር።
አዎ፣ አዎ፣ ልክ አለው።
እሺ፣ ደንበኛችን እያየሉት ስለሆነ ነው።
እሺ፣
እሺ፣ እዚህ ጋር የ- እንደሚያሳይን ከሆነ screenshot አላኩም እና ደንበኛችን ቴሌግራም ላይ ስሞት ማለበል
ያሲን ተካ ልክ ያለው በቴሌግራም shot አድርጌ ልክ ያለው እኮ ዛሬ። አዎ፣ አሁን የላኩት አዎ፣ ቴሌግራም ላይ ስሞት ማን ነው የሚለው ያሲን ተካ።
ዛሬ ነበር የላኩት screenshot ኡን ደንበኛችን አዎ፣ አዎ፣
ሀኒ የሚለው የእርሶ ነው።
ያሲን ተካ ነው። አስራ
አስራ ስድስት ዜሮ ሶስት
አስራ ስድስት ዜሮ ሶስት ሰማንያ ሶስት አስር
እሺ ቴሌግራም ላይ ሀኒ ነው የሚለው ለዛ ነው ደንበኛችን።
አዎ፣ አዎ።
እሺ screenshot ኡ ስላልተገኘ ነው በእኛ በኩል እና ይሉታለን ደንበኛችን አይተን ስንጨርስ እናሳውቆታለን።
እሺ፣ ስለተፈጠረበት ሞግላላት ይቅርታ እንጠይቃለን።
እሺ።
እሺ፣ እናመሰግናለን። መልካም ምሽት ይሁንልዎት።